ሌላው አይሰማም ከዚህ
አሁን እየወጡ ነበር። አዎ ሰላም ነው።
ያው እያዘዝን እና አውቶት ከሆነ ለ
ፕሮሰስ እየተደረገላቸው ነው። ሄለው አዎ አሁን ደግሞ እየዘዝን ነው። እሱንም ምን ነበር የቀረኝ?
ኦኬ